ጤና ይስጥልኝ አሪፍ ፔይ ማለት ነው።
አብሮ ይስጥልኝ። ወደ አሪፍ ፔይ ባለፈው game ለመጫወት ብር ልኬ ነበርና ማለት ነው እሺ
ልኬያለው ብዬ ከዚህ በፊት ደውዬ በቴሌግራም ላኩልኝ screenshot አድርገህ message ኡን ላክልኝ ብሎ ልክ ያለው
እሺ ማን በሚል ስም ነበር ያስመዘገቡት?
መሐመድ ማሒ አሊ
እሺ ደንበኛችን ስልክ ቁጥሮት ይሄ ነበረ ያስመዘገቡበት አይደለም ዜሮ ዘጠኝ አርባ ዘጠኝ ዜሮ ዘጠኝ አርባ ዘጠኝ
ሰላሳ አምስት
ስንት አሉኝ?
ሰላሳ አምስት
hello ሰላሳ አምስት ሰላሳ አምስት ሰላሳ ሁለት ሰላሳ ሁለት ሀያ አራት ሀያ አራት እሺ እያየሁሎት ነው። ትንሽ መስመር ላይ ይጠብቁኝ። መስመር ላይ ያሉ ደንበኛችን አዎ
hello
አለሁ፣ መስመር ላይ አለሁ።
እሺ ስላስጠበቅነዎት ይቅርታ። በእኛ በኩል እዚህ ጋር እንደሚያሳየን የእሱ ጉዳይ ተ- ተስተካክሎሎታል።
እሺ እንትን እነዛ ሰዎች አል- እንትን አላሉም። እንዴት ነው የማገኛቸው? ታዲያ
አዎ እኛ ጋር አሁን ስለተስተካከለ እርስዎ ያስተላለፉበት betting አለ አይደለ? ብሩን ኪዩክ ብር አዎ
ስለዚህ እነሱን ያናግሯቸውና አልገባልኝም ይበሏቸው።
የእነሱ ስልክ እንዴት ላገኝ እችላለሁ?
ምናልባት እዛ website ኣቸው ላይ ሊኖር ይችላል፣ betting ኡን የሚጫወቱበት ላይ
አዎ ከዛ ላይ ይፈልጉትና ወይ ስልክ ቁጥር ወይ ቴሌግራም እ፣ contact የሚያደርጉበት መንገድ ይኖራል። በዛ መንገድ አግኝተው እነሱን ያናግሯቸው። ከኛ በኩል ተስተካክሎ አልቋል።
ኦኬ ታንክ ዩ ስለደወሉ አመሰግናለን። እሺ መልካም ምሽት ይሆንልዎ።
እሺ